ጤና ይስጥልኝ።
ቤት ከአሪፍ ነው የምደውልዎት። ደንበኛችን ትናንት ደውለውልን ነበር። የሚፈልጉትን አገልግሎት አግኝተዋል?
አላገኘም።
ምን ነበር ደንበኛችን?
ቱዌክስ ላይ deposit ይቻላል በእናንተ እሺ withdraw ግን አይቻልም።
withdraw አድርጎ አልገባልዎትም ነው ወይስ withdraw ለማድረግ እምቢ አይቻልም።
ያሉት? እምቢ ያሉት option የለ- option የለውም።
option አያመጣም?
አ፣
እሺ ደንበኞችን ያው እንደዚህ አይነት ችግር ሲገጥሙት betting ቤቱን ነው የሚያናግሩት። እኛ withdraw ም deposit ም አለን። ምናልባት betting ቤቱን ያናግሩ።
እሺ እሺ ስሞትን ላይ እስከ ይቅርታ ጋር ዮሐንስ።
እሺ ደንበኞችን ሌላ የምረዳት ነገር ይኖራል?
አይ የለም። እናቴ።
እሺ መልካም ቀን ይሁንልዎት።
እሺ